hello ጤና ይስጥልኝ።
እንዴት ከችፕችፕ ነበር የምደውልዎት።
እሺ ችፕችፕ ላይ game ተጫውቶ የቁርስ ጥቅል አሸንፎ ነበር።
አዎ እሺ location check ለማድረግ ነበር። የት ነው location ኑ?
ወላይታ ሶዶ ወላይታ ሶዶ።
አዎ እሺ እናመሰግናለን። መልካም ቀን።
ስሚኝ አንዴ እሺ ወደ ብር መቀየር እንችላለን
አው ያው አሁን ከአዲስ አበባ ውጭ ያሉትን check አድርገን እንደዛ የሚሆን ከተ- ከተቻለ ያው በቴሌብር እናደርገዋለን። እሱን check ለማድረግ ነው። ካልሆነ መልሰን እንደውሎታለን።
እሺ ዩኒቨርሲቲ ነው ወላይታ ሶዶ ዩኒቨርሲቲ እሺ እሺ እናመሰግናለን። መልካም ቀን።
እሺ